Hello ጤና ይስጥልኝ አልማዝ እባላለሁ። እባክዎ ምን ልርዳዎ?
ሰላም እንዴት ነው?
እግዚአብሔር ይመስገን ሰላም ኖት?
አለን እግዚአብሔር ይመስገን። ሰራተኛ ፈልገን ነበር።
እሺ ማን ልበል ሙሉ ስም?
ጽዮን ዮሐንስ።
ጽዮን ዮሐንስ። እሺ፣ hello ወየ እሺ፣ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ አላቅም። የመጀመሪያችን እሺ፣ ስለ ጉዳይ ከየት ሰሙ?
ኢንተርኔት ላይ ነው።
እሺ፣ እ የምን ባለሙያ ነው የሚፈልጉት?
እ ህፃን ይዝልን
ሞግዚት?
ሞግል
እሺ፣ እ አሁን ላይ የሞግዚት ባለሙያዎችን እየተቀበልን አይደለም። Hello ወይ እሺ አሁን ላይ የሞግዚት ባለሙያዎችን እየተ- እየተቀበልን አይደለም።
እሺ እሺ መልካም ቀን።
እሺ እሺ